ሄሎ ሰላም ጤና ይስጥልኝ። ቢስትሪ withdraw እንዲ ያለኝ ለምንድን ነው
አቤት።
withdraw ማለት ፈልጌ እንዲ ያለኝ አይቆርጡም በዚህ ሳምንት ስንት ብር አውጥተሃል?
መልሲ ስንት ብር ወጪ አድርገሃል በዚህ ሳምንት?
ከዘጠኝ ቀን በፊት ሰባት ሺህ ብር አድርጌያለሁ።
እስቲ ቤት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ ዜሮ ዘጠኝ አርባ አንድ ዜሮ ሁለት አርባ አንድ ዜሮ ሁለት አዎ። አሁን አራት ሺህ ለማውጣት ብዬ እንደ
ምንድን ነው የሚልክ?
አይቆርጥም ምንም ዝም ነው የሚለው። አልቆረጠም አ?
አይ አልኩ
እህ?
አልቆረጠም። ሁለት ሺ- አራት ሺህ ሁለት መቶ ሃምሳ ስድስት ብር አለ።
አዎ፣ ስለዚህ አይሰራም መሰለኝ system ኣው ስለሆነ እም፣ በኝ- አይ በእኛ side ምንም እየሰራ ያልሆነ ነገር የለም። ዝሮ እየሰራ ነው። ግን ቼክ ላድርግልህ አንዴ ጠብቅ።
hello፣ hello አቤት እያየሁልን እዚህ ጋር ምንም እንትን የሚል ነገር የለም።
ምንም
ምንም ችግር የለውም ነው የሚለው።
ኧረ እውነት በምንድነው እየሞከርክ ያለኸው? በቻፓ ነው በስ- በሳን አዎ ቻፓ በቻፓ ሀ፣ እስቲ ሞክረውና እዚህ ካለ connection ን check አድርገው።
እሺ እሺ።